እና ሀኒ ምን ያደርጋሉ? ሎጊን ካደረጉ በኋላ እነሱ ያ ያሉ እንትን ማን አፑ ሄሎ
ጤና ከሄላ ከጃፓን የደወልኩት እ
የናሽናል አይዲ ክፍያ ፈጽመው ነበር አይደል?
አዎ እሺ ደርሶታል?
እሺ ጎባ ነው ሮቤው ነው
ምን አሉኝ?
የሮቤው ነው የጎባው እ ሄሎ ሄሎ አይሰማም